ይስጥልኝ ጊዜ ኢትዮጵያ ሄደን ነኝ እባክዎ ተመልድሮት ብልሽት ለማስገብ ለማስመዝገብ ነበር።
እሺ ይቻላል። ቢጂ አይዲ ወይም ደግሞ ቲ ነምበር ይንገሩኝ።
ቢጂ አይዲ ልንገርሽ የድሮ አስራ ሶስት ዜሮ ሰባት
አስራ ሶስት ዜሮ ሰባት ስድስት መቶ ስድስት ስድስት መቶ ስድስት
እሺ፣ እባክዎትን ደንበኛዎች መስመር ላይ ይጠብቁን። መስመር ላይ ነው ደንበኛችን።
አዎ እየሰማሁሽ ነው።
አሳምር መታሰቢያ ሆቴል ነው አይደለ?
አሳምረ መታሰቢያ፣ አዎ።
እሺ፣ ሙሉ ስሞትን ይንገሩኝ።
አሳም- እ፣ መንግስቱ አሳመረ
አሁን በደወሉ ስልክ ልመዝግብ ወይስ አይ ሌላ ልንገርሽ ሌላ ልንገርሽ እሺ፣ ዜሮ ዘጠኝ
መንግስት ዜሮ አስራ አንድ አስራ አንድ
አርባ አራት
አርባ አራት
ሀምሳ ሰባት